ጤና ይስጥልኝ ቴሌስኮል ሴንተር ልርዳዎት?
ላይ ፈልጌ
እሺ ከየት ወዴት?
ከአዲስ አበባ ባህር ዳር
ለመች ነው የፈለጉት?
ለዛሬ እሺ አንዴ የሎት
እሺ።
እያየሁሎት ነው። እሺ ለዛሬ ምንም አይነት በረራ የለም ከአዲስ አበባ ባህር ዳር። ነገ አለ ለቅዳሜ።
የለም አ ዛሬ የለም። አዎ እሺ መልካም ቀን።
ለው